hello hello
ይሰማኛል ሀሴት ነኝ።
ወይ ሀሴት እየሰማሁሽ አልነበረም። ያንቺ ድምጽ እኮ አይሰማም።
እሺ አሁንስ?
አሁን ይሰማል። ሰላም ነው?
አለው ለዲን ሰፋ ነህ?
አዎ ሁሉ ሰላም ወይ ሁሉ ሰላም ዲን ሰፋ እንትን ብርም አልያዝኩኝም ነበርና ከሴንቸሪ ሞል order ገብቶብኝ ነበር። ሌላም order ይዤ ነበርና
እ እ order ይዤ ነበር ከሴንቸሪ ሞል። cash ነው ደግሞ የሚከፈለውና
ኦኬ
ብር ደግሞ አልያዝኩኝም።
የት ነው ምግብ ቤቱ? ፒዛ ሀት?
አዎ እሺ ንገረኝ፣ ኦርደር ነበር እሺ ሰማንያ ሶስት ሰማንያ አራት
እ? ቀላል አይ የሞተሩ የተባለው ነው ስልታልክ ሰፋ ሰማንያ ሶስት ሰማንያ አራት የሞተሩ የት መሄድ ነው?
ሰማንያ ሶስት ሰማንያ አራት አዎ የሞተሩ የት መሄድ ነው?
የሞተሩ ምን የት ነው የሚነሳው? ወዴት መሄድ ነው?
የሞተር ምን? አይ ሌላ ነው። ምንድን ነው?
አይ order ካለ ብዬ ነው።
ስንት ነሽኝ አንቺ? አዎ ሲያወሩ ነበር። እኔ እንጃ። ኤዲት አስተ አዎ
ወይ ሀሴት ይወጣልኛል። አ? ሄሎ ሄሎ
ኢንሳፋ እንዴ መስመር ላይ ጠብቀኝ እሺ። ልጠይቅልህ እሺ።
ዲስፓች
እሺ
ዲንሳፋ
ወይ ሀሴት ወጥቷል ወጥቷል።
እሺ ሀሴት አመሰግናለሁ።
እሺ እሺ ቻው።